የንግድ መረዳት
ይሞክሩ ብለውኝ ነበረ በቴሌግራም።
እሺ ቴሌግራም ላይ ልከዋል?
አዎ ልከውልኝ ሪፍሬሽ አድርገህ ሞክር ብሎኝ ነበር፣ ግን ባለ ሳደርገውም የለም ገቢ አልሆነም።
ማን ልበል ስሞትን?
ጸጌ የቴሌግራም ነው?
ቴሌግራም በዚህ ስልክ ነው የላኩት?
አዎ
በድጋሚ እናስተላልፍልዎታለን።
እሺ አይ ተደጋጋሚ እየ- እየሞከርኩ ነው፣ ምንም ነገር የለም። ቆይቷል ደግሞ እንደዚህ ከሆነ እንዴ ብዬ ነበር።
reverse ነው የሚለው። እስኪ ድጋሚ እሺ እናስተላልፍልዎታለን።
እሺ